ነው?
Hello፣
አቤት
ከስንት ዓመት ባለው ነው የሚመዘገብ?
አምስት ዓመት እና ከዛ በታች የሆኑ ተሰጥኦ ያላቸውን ልጆች ነው ማስመዝገብ የሚቻለው። እሺ ገብቶሻል?
አዎ፣
እሺ፣ ዝም ብሎ መደወል አይቻልም። እሺ ወይ ደግሞ ትልቅ ሰው- ትልቅ ሰው ደውሎ ማስመዝገብ ይችላል። አምስት ዓመት እና ከዛ በታች የሆነ ተሰጥኦ ያለው ልጅ ካለ ትልልቅ ሰዎች ወይም ጎረቤት እ፣ ወይም የአካባቢ ሰው ደውሎ ማስመዝገብ ይችላል።
እሺ። እና ምን ምን ጥያቄው ምን ምን ነው?
እ፣ ጥያቄው አይነገርም። ያው ስንደውል ካስመዘገባችሁ በኋላ እንደውላለን።
እሺ።
እሺ፣ አመሰግናለሁ። ቻው።
እሺ።